Hello
አቤት።
ጤና ይስጥልኝ።
አብሮ ይስጥልን አብሮ ይስጥልን።
ምን ልታዘዝ? ቴሌቪዥን ነው።
እ እንትን አልገባኝ ብሎ ነው የሆነ system ኡ
እሺ፣ ቴሌቪዥን ጎ- game ነው። ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው እ መጀመሪያ ይደውላሉ።
ዘጠኝ ስምንት ኮከብ ዘጠኝ ሰማንያ አምስት
እሺ፣ ከዛ ሰባት ቁጥር ተጭነው አማርኛ ያርጉት።
እሱን አድርጌዋለሁኝ።
ሶስት ቁጥር ላይ ለመጫወት የሚል ይመጣል።
እሺ፣ ጥያቄና መልስና እድሉን ይሞክሩ የሚል
እ ጥያቄና መልስ እድሎን ሞክር የሚል እሺ፣ ከዛ ጥያቄና መልስ ሁለት ቁጥር ላይ ለመግዛት የሚል አለ። coin ይገዛሉ።
እ ለመግዛት አዎ፣ coin ገዝተው ጥያቄና መልስ ይመልሳሉ።
እ እሺ፣ የ- የእድል ጨዋታ ደግሞ subscribe ሲያደርጉ ትኬት ይገባሉታል። ዕለታዊ ከሆነ ሁለት ብር፣ ሳምንታዊ ከሆነ አስር ብር ይወስድና እ እድሉን ይሞክራሉ። ሶስት ቁጥር ላይ
ሶስት ቁጥር ላይ ነው የምሞክረው።
አዎ
እሺ፣ እሺ፣ እሺ፣ እሺ።